የመሬት ኢንዱስትሪስ
ነው ጤና ስል ኢንዱስትሪስ ነው የምንረዳ አብሮ ስትልን ፋይቭ ማለት ዲፖዝ ያደረግኩት ጠፋብኝ ሀምሳ አምስት ብር ምንድን ነው ከምን ላይ ዲፖዚት አድርገ ነው
ከሲቢ ብር እሺ ከሲቢ ብር የገባል ከቴሌ ከቴሌ እሺ ከቴሌ ብር የገባል መሴጅ አለ አይደለ አዎ እሱ መሴጅ ከቴሌ ብር ስልክ ቁጥር አድርግና ቴሌግራም አካውንታችን ላይ ላክልን እሺ እጅ ቴሌግራም ላይ ያው ላስገባ ፈልገ ነበርኩት ስምንት ሰማንያ ስምንት ዜሮ አራት ብዬ አይ ቴሌግራም አካውንታችን ላይ bot bot የምለው እንትኑ የእናንተ ነው
bot የለንም አሁን ምን ነግረን ስልክ ቁጥር save አድርገውና አዎ እሱ ላይ ነው ቴሌግራም አካውንታችን ያለው። እሺ
እሱ ላይ ነው።
አዎ 0903 እ
44 አዎ 37 47 እዛ ጋር አሁን ከቴሌ የመጣ እንትን ላይ አለ።
ከቴሌ ብር የገባልን message እሱ እሱ ለምስ- ም- ስልክ ቁጥራችሁ አለ።
አዎ እሱ ቴሌግራም አሁን የነገርኩህ ስልክ ቁጥር የእኛ ቴሌግራም account የተከፈተበት ነው።
ዘ- ዜሮ ዘጠኝ 03 ዜሮ ሶስት 44 አርባ አራት 37 47 ሰላሳ ሰባት አርባ ሰባት እሺ እሱ ላይ ላክልን ከቴሌ ብር ስልክ ቁጥር ጋር አድርገህ እሺ እሺ